ማለት ደውዬለት ምናምን ያለችውን አማን የሚለውን ካልኩሌት እናድርግብን።
ሄሎ ሄሎ ቤቢ አቤት ቤቢ እንትን ነው ክሊርከት ምናምን አድርገን ሞከር ነው፣ ግን በስቲል ሎድ ያደርጋል። ምናልባት ኮኔክሽን ወይ ኮምፒውተሯ የሆነ ነገር አፕዴት ፈልግ ይሆን አላውቅም።
ኦኬ አይ ሌላ እዛ አካባቢ እንደዛ ነው አሉ ኔትወርክ ይሆናል አይ ሌላም ኮፖችን እንደዛ እያሉ ነው አለኝ load ያደርጋል ዝም ብሎ አዎ አይ አሁን ከ system የምንለው ሁሉም ጋር ይበላሽ ነበር። ሌላ ቦታ ግን እየሰራ ነው እና በቃ እዚህ የአካባቢው ኔትወርክ ነው የሚሆነው እንደዛ ነው የሚሆነው። እስኪ more በጣም የሚያስቸግረው ከሆነ ደግሞ ገዝሽን እንትን በለው።
እሺ እሺ እሺ ብኝ